ወይዬ ታገናኘኛለህ ብሩክ?
አዎ ቆይ ላገናኝሽ።
ሄሎ
ሄሎ ወንድሜ ይቅርታ፣ እኔ የምልህ system ኣችሁ ላይ ካልገባ order ኡን አትሩትም? ተደውሎ ቢታዘዝም
አዎ፣ እንደዛ ነው የተባለው።
ተደውሎ ግን ታዛችኋል አይደል?
ተደውሎ ታዟል።
ቦሌ ድረስ branch ኣችሁ ነው?
አዎ እሺ ወንድሜ አመሰግናለሁ።
hello
ወይ ብሩክ አንዴ ከመ ይደውልልሃል። እሺ እ ይደውልልሃል።
እሺ አልታዘዘማ።
ታዟል፣ order ኡ ታዟል። እነሱ ግን እ፣ መስራት እ፣ ነውና ያናግሯቸዋል። አንዴ ትንሽ ታገሰኝ።
እሺ